ስለማንግባባ
ሰላም ኖት?
እግዚአብሔር ይመስገን።
እንዴት ኖት? እኔ የምለው የሆነ አባዱላ አይቼ አማ አማ ሀያ ዘጠኝም
አማ ተሽ- አ ተሸጠ አለ።
የለንም ተሽጧል። አባት እሺ
አውቶማቲክ ግን አለን። አባዱላ በ carbon color automatic ማ- አባዱላ አለን በ carbon color manual ነበር የተፈለገው።
ሁለ- ሀያ ስምንት የሚባል አለን ሁለት ሺህ ሰባት ሞዴል
ስም
ሀያ ሰባት የሚባል አለን።
አ ይሄ አማ ሀያ ዘጠኝ ተሽጧላ።
አዎ እሱ ተሽጧል። ሌላ ግን በ manual ሁለት ሺህ ሰባት አለን።
እ ዋጋው በዛ።
ድርድር አለን አባት አ ይሄኛው ወድቋል አልወደቀም? ሀያ ዘጠኝ
አልወደቀም።
አልወደቀም።
አዎ
በቃ እሺ እንደዛ የሰማሁት